Hello ጤና ይስጥልኝ።
ወይ
አክስቴም ደውሎ ደንበኛችን ማለት ነው።
እ የላኩልን screenshot የአርባ ዘጠኝ ብር የአርባ አንድ ብር እና የሀያ አምስት ብር screenshot ነው የላኩልን ከ CBE ብሮት
okay ዘጠና ስምንት የዘጠና ስምንት ብሩን ደንበኛችን አላኩልንም ደግሞ ይላል ቲቪ
ሲቀጥሉ ደንበኛችን
screenshot ስለማነሳ screen record አድርጊ። የሌሎቹን ሳይሆን አንደኛውን ነው እንጂ ሌሎቹ ገብ ናቸው already
okay አርባ ዘጠኝ አርባ አንድ ብሩ እና የሀያ አምስት ብሩ የገባ ነው
ዘጠና ስምንት ሺ ልላከው ዘጠና ስምንት ብሩ ይላኩልን። ከታች ደግሞ ካለው የዳሽ ቤት screenshot የላኩልን ስንት ብር እንደሆነ ይንገሩን። የትኛው ብር ነው ያልገባሎት? ሰማሁታል።
deposit ያደረግኩት የዛሬም ማለት ነው።
deposit ያደረጉት የዘጠና ስምንት ብሩ ነው የላኩልን ቴሌግራም ላይ ከአዲስ screenshot ማለት ነው።
እሺ፣ የቤቱ ደግሞ withdraw ያደረጉት ስንት ብር እንደሆነ ይንገሩን።
እሺ።
ሰማሁታል ደንበኛችን አዎ withdraw ያደረግን ልክ ያለው ሁለት መቶ ሰማንያ ብር ብዙ ሰማንያ ብር ነው።
አዎ
እሺ ደንበኛችን በእኛ በኩል አይተን ስንጨርስ እዛ ቴሌግራም ላይ እናሳውቆታለን።
እሺ
ሌላ መረጃ